hello hello፣ አቤት አይሰማም።
ስትልም ቤት
ከሶስት ቀን በፊት ውስጥ አስራ ሁለት አድርጌ ነበር ነው እሺ፣ አልገባም።
አልገባም እስካሁን፣ ግን ዛሬ Chapa ይገባል።
ነበር ያደረጉት በሳንቲም በ SantimPay ነው።
አዎ፣ ዛሬ ብሎኝ ነበር።
በደወሉበት ቁጥር ነው አይደለ? ስንት ብር ነው?
አስራ አራት ሺህ ብር
ከሶስት ቀን በፊት ነው ያልከኝ።
አሁስተው ቀን በዚህ ነው ቆይቷል። ብሎ
ሶስት ቀን ነው አራት ቀን
እኔው ነኝ እኔ እንትን ያልኩት ቀኑን አላስታውስም፣ ግን በየቀኑ እየደወልኩ ነበር። ምሳሌ ሶስት ቀን ሊሆን ማለት ይችላል። አርብ ዕለት ይሁን አርብ ዕለት አልኩኝ።
ቅዳሜና እሑድ ነው ሊሆን የሚችለው።
አይደለም ማለት ነው። ቅዳሜና እሑድማ ስደውል ነበረ።
ስለዚህ አርብ ነው ማለት ነው።
አዎ፣ ለዛ ነው። ቀን አለው እኮ አለኝ አይደለ? ፔን
pending ላይ ነው የሚለው።
አዎ፣
ስንት ብር ነው አልከኝ?
አስራ አራት ሺህ ነው።
አስራ አራት አዎ፣
አንድ አስራ አራት ነው ወይስ እ፣ እየቀናነስክ ምናምን?
አስራ አራት ሺህ ብር
የገባልህ አስራ አራት ሺህ ብር አለ እንዴ? ሌላ
ሌላ እንትን ራ እንትን ያልኩት ነው እኔ አውጣለሁ አስገባለሁ አውጣለሁ አስገባለሁ ብዙ ነው የ transaction
እስከ አስራ ሶስት ድረስ አየሁኝ
እና
ምናልባት አስራ አራት ሙሉ ነው ያደረግከው።
ይሄ ወንድሜ እኔ አስራ አራት ሺህ አስራ ስምንት ሺህ ብር ነበረ አራት ሺህ ብር ውስጥ ለ- ድ- አስራ አራት ሺህ አራት ሺህ ውስጥ ድሮ አድርጌ ነበረ ሁለቴ ማለት ነው አስራ አራ- አራት ሺህ ብር ታድቁን አስራ አራት ሺህ ብር ቀረ ስደውልላት ዲቦራም ቤቲም አናግራኝ ነበር ይመስለኛል okay እሺ። አይ ማለት በጣም- በአስራ አራት አስራ አራት ሺህ ብር አለ የተደረገ ግን አሁን failed ያለ አስራ አራት ሺህ ነው። አሁን failed ተደርጓል። already account ላይ check አድርገህዋል ዛሬ ቤስት ቤት አላ- አካውንት ላይ አላረኩም በቃ እሺ፣ account ላይ ቤስት ቤት account ላይ check አድርግና በአስራ አራት failed ያለ ስላለ ከዛ ደውልልን ካልገባለህ ማለት ነው።
ቤት ቤት ላይ
አዎ የቤስት ቤት አካውንት ላይ ማለት ነው።